Hello hello ወይ እንዴት ነሽ? ድምፅሽ ይርቃል፣ አይሰማም።
አሁን
እ እ አሁን አይሰማም።
አሁን ይሰማል።
እሺ ያው ጊሻ ትምህርት ለመመዝገብ ነበር።
አ
እሺ ስሙት ተማነበ እንዴት ክፍያው እንዴት ነበረ?
ትምህርቱ የሶስት ወር ትምህርት ነው እሺ እና ሀያ credit hour ነው ያለው። በአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ አስራ አምስት ሺህ ብር ነው።
እሺ ከነገ ስር- ነገ ስድስት ሰዓት ትምህርት ይጀምራል። እስከ ነገ ስድስት ሰዓት እ፣ የሚከፍሉ ከሆነ discount አለው አስር ሺህ ብር ነው።
አስር ሺህ ብር ነው።
ያው
በቃ እሺ፣ እሱን ለማጣራት ነው። ነገ እስከ ነገ አስተራር ነው።
እኮ እ፣ ነገ እንትን የሚሉ ከሆነ ተመዝገቡና እ፣ መክፈል ይችላሉ።
እሺ አላዛር መላኩ
አላዛር መላኩ
እሺ ስልክ ቁጥሮትን
ዜሮ ዘጠኝ ስልሳ ዘጠኝ እሺ አርባ አምስት አርባ አምስት ሰላሳ ስምንት ሰባ አንድ ሰላሳ አምስት ሰላሳ ስምንት ሰላሳ ስምንት ሰባ አንድ
እም፣ ሰባ አንድ አ እሺ በአካል ነው መማር የሚፈልጉት ወይስ በኦንላይን እየተከሉት?
በአካል
እሺ አካባቢ ኖት
እ፣ መኖሪያ ቦታው
ቤተር
ቤተ እሺ ማስታወቂያውን በምን ነበር ያሰሙት?
ቲክቶክ ላይ ሄሎ እ?
ቲክቶክ እና ዩቲዩብ እ
እሺ እ፣ በአካል መጣው ነው ሊመዘገቡ ያሰቡት?
አ የት ነው ቢሮ የት ነው የሚመጣው?
እ፣ ትምህርቱ የሚሰጠው ሀያት እ፣ ተስፉ ሲኒማ ነው።
እሺ ነገ ስድስት ሰዓት ላይ ደግሞ የአቀባበል ስነ ስርዓት አለ። እሱም ሲኤምሲ በሚገኘው ኢኮኖሚክ ኮሚሽን ህንፃ ላይ ነው።
እሺ
ስለዚህ ነገ በአካል መጥተው መመዝገብ ይችላሉ።
በቃ እሺ፣ ነገ በአካል መጥቼ ተመዝግቤ በዛው መግባት እችላለሁ ማለት ነው።
ያው ነገ ስድስት ሰዓት ነገ ስድስት ሰዓት ካለፈ እ፣ እንትን ይላል እ፣ discount ኡ ይነሳል።
በቃ እሺ፣ እናቴ፣
እሺ፣ እናመሰግናለን።
አመሰግናለሁ።